ሀገር አብቃችን ብርቅነህ ተስፋት ለዓይናችን መኖርህ ለእኛ ኩራታችን ድምፅ ነው የመንፈስ ምግባችን ጥላሁን የሀገር አብቃችን ብርቅነህ ተስፋት ለዓይናችን መኖርህ ለእኛ ኩራታችን ድምፅ ነው የመንፈስ ምግባችን መኖርህ ለእኛ ኩራታችን ድምፅ ነው የመንፈስ ምግባችን አንጸባራቂነ ደማቅ ፈርጥ ለገለው ግን ልዩ ጌጥ እንኳን ከያኔ ወንድሞችህ ኑርልን ይልኳል ሕዝቦች ለእኛ ሲል ዘላለም ቢያኖርህ ምን ነበር እንደ አዲስ ቢፈጥርህ መተኪያ የሌለህ እንደ ሰው የክፍለ ዘመኑ አንድ ሰው ጥላሁን ኢትዮጵያ ውድ አገሬ ታድለሻል ጥልይን የመሰለ ልጅ ወልደሻል እድሜ ልክ በመድልሽ ላይ የነገሰ ሹምሽረት የሌለበት ያላነሰ የህዝብ ድምፅ ልሳናችን የደስታ ምንጭ እርካታችን ከልጅነት እስከ እውቀት የተሰጠ ኮከብነት የጥበብ ሰው መመኪያችን የሙዚቃው ንጉሳችን ጥላሁን የአገር ሀብታችን ብርቅነህ ተስፋን ለዓይናችን መኖር ለእኛ ኩራታችን ድምፅ ነው የመንፈስ ምግባችን ጥላሁን የአገር ሀብታችን ብርቅነህ ተስፋን ለዓይናችን መኖር ለእኛ ኩራታችን ድምፅ ነው የመንፈስ ምግባችን መኖር ለእኛ ኩራታችን ድምፅ ነው የመንፈስ ምግባችን ስላንተ ያለኝ ክብር በይፋ ላውጣው ልናገር አድናቂ መሆኔን ከአንጀቴ ልግለጸው ሳለው በይኮቴ መኩሪያችን የሙያ አባታችን የታሪክ ባለቤት ቅርሳችን ቢሆን የውለታ ዋጋ ያድርግህ ዕድሜ ባለጸጋ ጥላሁን ጥላሁን እቺን ሀረም ዳብስሃታል በድምፅህ አሽሞንሙነ እንስፍናታል ያላልከው ግና ካለ የቀረህ ጨርሰው ጥሌ በይቆት እያለህ ልጅ አዋቂው ይወድሃል፣ ሀብታም ድሃው ያደንቅሃል። ሁሉን ነገር ያደለህ መልከ መልካም ልዩ ነህ። የአገር ልጆች እባካችሁ ተቆርቋሪ የሆናችሁ ብርቅዬውን